ሄሎ
ሄሎ ጤና ይስጥልኝ።
አብሮች ምን ልታዘዝ? ቴሌቪዥን ነው።
የቴሌ ጨዋታዎች ስለ ቴሌ ጨዋታ ሙሉ ግንዛቤ ለመውሰድ ፈልጌ ነበር።
እሺ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስደውል መጀመሪያ መረጃ ይመጣልሃል በእንግሊዝኛ።
እሺ ከዛ ሰባ ቁጥር ተጭና አማርኛ ታደርገዋለህ።
ሰባት ቁጥር ተጭኝ።
አዎ ከዛ ሶስት ቁጥር ላይ ለመጫወት የሚል ታገኛለህ።
እሺ እ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣልሃል።
ቆይ ጥያቄና መልስና እድሉን ይሞክሩ የሚል እሺ ከዛ ጥያቄና መልስ ሁለት ቁጥር ላይ ትመዘገባለህ።
እሺ እ፣ ስትመዘገብ ከሁለት ብር ጀምሮ ኮይን ትገዛለህ።
ቆይን እሺ ከዛ ጥያቄና መልስ ትመልሳለህ በ coin ኡ።
እሺ ከሽልማቱ ጫፍ ከመለስኩ አዎ ከዛ የእድል ጨዋታ የእድል ጨዋታን ደግሞ ትመዘገባለህ። subscribe ስታደርግ ደንበኛ ስትሆን ትኬት ይገባልሃል።
እሺ ያንን ትኬት እድልን ትሞክርበታለህ።
እሺ እሺ መልካም ጊዜ።
እሺ እም።